ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። ዋኮ ምን ልርዳዎ
ሰላም ነው።
እግዚአብሔር ይመስገን።
gauge ተበላሽቶብኝ ነበር። ንፋስ እየሰርቀኝ ነው።
እሺ ደንበኛችን የቢጂ ID ዎስ ይንገሩ።
እ?
የቢጂ ID ይንገሩ።
ID ማለት አልገባኝም።
የቢጂ መለያ ቁጥር ወይ በ message የደረሱት የለም?
ምንም አልደረሰኝም።
እሺ የቤቱ ስም ማን ነው የሚለው?
ቃል ኪዳን ግሮሰሪ የት አካባቢ ካራ ቆሬ
number ካለ ይንገሩ።
number አ
ሁለት ዜሮ ሁለት ዜሮ ስልሳ አምስት hello ሁለት ዜሮ ስልሳ አምስት hello hello hello ሄሎ ሄሎ